ጤና ይስጥልኝ ሁሉ ስፖርት። እባክዎ ምን ልርዳዎት?
connection ነው መሰለኝ እምቢ ብሎኛል። ማለቴ ትናንት የተቆመረው አያወጡም ዛሬ።
አይ ቴክኒክ ችግር ስላጋጠመን ነው። ይታረማል። እሺ ይጠብቁ ደንበኛችን እኮ ዛሬ ይታረማል ወይስ ሲስተካከል ስለሚታረም ይጠብቁ።
እኮ እሺ ዛሬ በማ- ብቆምር ችግር የለውም?
ይችላሉ። አዎ ይስተካከላል። ይሄኛው
እኮ መቆመር እችላለሁ። አ?
ይችላሉ አሁንም ቢሆን ችግር ይችላሉ።
እሺ፣ እሺ፣ እሺ፣ መልካም ቀን።
እሺ